ቀደም ካለ አምቡላንስ
የኩላሊት እጥበት ምናምን የሚል ማስታወቂያችን ነው። የት አካባቢ ነው?
ይሄ የአምቡላንስ አገልግሎት ነው የደወሉት?
አምቡላንስ አገልግሎት ብቻ ነው?
አዎ አምቡላንስ ትራንስፖርት ማቅረብ ነው የኛ company የሚሰራው።
አዲስ አበባ ላይ ማለት ነው።
አዲስ አበባ እና ከአዲስ አበባ ውጭ የአምቡላንስ ትራንስፖርት አገልግሎት ነው የምንሰጠው።
እሺ፣ አይ እኛ ወደ ጋምቤላ ነው ያለነው።
እሺ እኮ እኛ transportation ነው ከ- ከጋምቤላ ወደ አዲስ አበባ ወይ ከአዲስ አበባ ወደ ጋምቤላ መሄድ ቢፈልጉ በአምቡላንስ
አሀ፣ እሺ፣ እሺ፣ እንደዛ ነው እደውላለሁ።
የምናደርገው። እሺ